ቆዳ ነው።
ካሜራው ማዞር አይቻልም እንዴ?
ዱዳ ነው ማረጋት እንዳት እንዳትግባቡ እንዳት እበጠብጣችኋለሁ። መቼም አትግባቡ። ብጥብጥ ነው። ሲሰለቻችሁ ትወርዳላችሁ። ከዛ ሌላ ሰው አስገባለሁ። እንደዚሁ እንዳንተ ብጥብጥ አድርጌ አወርደዋለሁ።
እናት ከበደ የለም የለም፣ ዛሬ አናወራም።
እናት ከበደ
ምንም ወሬ የለም። ወሬ ምናምን የለም ዛሬ። ብላው እሱም ብላው እሱም ብላው። መጀመሪያ ፎሎ አታረግም።
ጫካ ስር ኖረ እናት ከበደ
ምንድን ነው የሚለው አብዬ?